ጤና ይስጥልኝ ጉዳይ ነው የምንረዳው?
ሰላም ነው እግዚአብሔር ይመስገን።
አለን። ከዚህ በፊት ተመዝግቤ ነበር ዜሮ ዘጠኝ አስራ ሶስት ሺህ
okay፣ እሺ። በባለሙያነት ተመዝግቦ ነበረ?
አ፣
እሺ። እ፣ አንዴ ስልክ ቁጥሮት የሚሰጡኛል?
አስራ ሶስት ሰባ አንድ አስራ ሶስት ሰባ አንድ አስር ስልሳ ስድስት አስር ስልሳ ስድስት
okay፣ እሺ። እ፣ አብዱል ሰይድ አይደለም?
ስልኩ ስለተዘጋ በዚህኛው እንድትቀይርልኝና ኦኬ፣ ሎኬሽኑን ደግሞ እንትን ካራ ኮንዶሚኒየም ዲለላ ብቻ እንድታደርግልኝ ፈልጋለሁ።
ከዚህ ቀደም የት ነበሩ?
ቦሌ አራብሳ ቦሌ አራብሳ። አሁን ደግሞ የት እንዲሆኑ ብሎት ነው የሚፈልጉት?
አጃምባ አጃምባ ኮንዶሚኒየም አጃምባ ኮንዶሚኒየም።
እም።
እሺ። በየትኛው ስልክ እና- ነው የሚቀየሩሉት?
በዚህኛው ስልክ በራሱ ማለት ነው። ይሄ በ- በማወራበት
አሁን በደወሉበት ነው ወይስ ደግሞ አዎ።
በአስራ ሶስት ቤቱ ነው? ምን- አሁን በደወሉበት በደወልኩበት በዚህ አስራ ያማ ሶስት- ተዘግቶ አስራ ሶስት ቤቱ አይሰራም።
አይሰራም እሱ
okay እሺ። ስለዚህ እ፣ አጃምባ እና እንትኑን ደግሞ አጃምባ ኮንዶሚኒየም እም፣
እዛ ነው።
መልካም እሺ። እ፣ እደውልሎትና እንትን ኮድ ይገባልዎታል።
እንትኑን ደግሞ ይሄ የባምባውን አንሺውና በዚህ በኮሚሽን ብቻ አድርግኝ።
okay እሺ።
ኮንዶሚኒየም ቤት ሽያጭ ኪራይ ብቻ አድርግኝ።
እንደዛ ብቻ ነው የሚሰሩት።
እንደዛ ነው። አሁን በቃ አንተ ጫሉ መልካም እሺ፣ እሺ። እ፣ በዚህ ስልክ መልሼ ልደውልሎት አይደለ? እ፣ ኮድ አዎ።
ስለሚገባልዎት አ መልካም እሺ። መልካም ቀን እንደውልሎታለን።